Hello ሰላም ነው።
እግዚአብሔር ይመስገን።
አለን ይመስገን። ባንክ ያለበት መኪና ፈልጌ ነው ካለ
ምን መኪና ነው የፈለግከው?
የቤት
እ፣ ባንክ የሚመቻች ነው ያለበት ሳይሆን የሚመቻች አለኝ።
ምን አለሽ?
Hello
ምን ምንድን ነው ያላችሁ?
እህ compact፣ ባንክ ያለበት- Corolla። አይ የሚመቻች ገና የሚመቻች?
የሚመቻች ነው።
እሺ አዎ።
compact ስንት አለ ሞዴሉ?
ሁለት ሺህ እ፣ አስር
እሺ ስንት የሚባል ነው?
ዋጋ አስራ ዘጠኝ ከሀምሳ
መጨረሻው
አዎ ማለቂያው ነው።
እሺ እንትን የላችሁ? Suzuki እ፣ Suzuki ምን እ፣ ነው የፈለግከው?
ሱዙ normal ነው ያችን
ኤቭሪ ሲወስቷል። አዎ ሶስት ሲወስቷል ሳይሆን እ፣ ያችኛዋል ዛይር ነው ምንድን ነው?
ኦኬ፣ ሲ- ሲውፍት የምትለው አይለችም አዎ ስዊፍት። እሺ እሳል
አለ እሱም አለ።
አለ አሁን እጅሽ ላይ
ኦሬንጅ ከለር ነው። ሁለት እሺ ሺህ ሀያ አንድ ሞዴል ሁለት ሺህ ሀያ አንድ ኦሬንጅ ከለር
ናር ስንት የሚባል ነው?
አሀ አ ስንት ዋጋው?
ዋጋው ሀያ ስምንት
ሀያ ስምንት አዎ
እሺ በቃ ልምጣ መስቀል ስራው
አዎ ከመምጣት በፊት እየተንቀሳቀሰ ስለሆነ መኪና ደውልልኝ እሺ እሺ
እሺ